ታናሽነሽ ተናከ
ሰላም ዋል ሰላም እንደት ነሽ?
አለን ከመቀሌ አዲስ አበባ ነገ ይኖራል።
ሌሎት እሺ ከሰዓት በተለይ ቢኖር ከዘጠኝ ሰዓት በኋላ እሺ፣
እሺ
ከመቀሌ አዲስ ለአንድ ሰው ነው።
አዎ አንድ ነው።
አንድ በረራ ነው ያለው ከ- ለነገ የስድስት ሰዓት ላይ ኤርፖርት አምስት ሰዓት ላይ የሚገኙበት አራት ሰባ አምስት እስከ ስድስት ብር ሌሎቹ ሞልቷል።
እሺ ይህም book ካላደረጉት ቶሎ ይሞላል።
እሺ እሺ book ላድርግሎት ወይስ መልሶ ይደውላል?
አይ መልሼ እደውላለሁ።
እሺ እሺ፣ እናመሰግናለን። በጣም ጥሩ።